hello
ጤና ይስጥልኝ።
አብሮ ይስጥልን።
ኖላ ኮስሞቲክስ ነው።
አዎ ከ ዊዝ ፕላስ ሶሉሽን ነበረ ምደውለው
እሺ እና ባለፈ app ላይ ተመዝግባችሁ ነበር እና አሁን ላይ አዎ።
የተመዘገቡትን active እያደረግን ስለሆነ system ላይ የሚሞሉ ጥያቄዎችን እ, እየሞላን ነበር እና እ፣ ትክክለኛ ስሙን የድርጅታችን ትነግሪኛለሽ?
ኖላ ኮስሞ
እ፣ እሺ እ፣ አድራሻ የት ነበር?
መገናኛ
መገናኛ ምኑ ጋር? ውስን ብዙ ዋች ስር እ?
ዋች ስር
ዋት- ዋት ስር ነው ያልሽኝ?
አዎ
እ፣
እሺ አሁን አይመቸኝም እሺ በኋላ ልደውል እሺ አይ ጨርሻለሁ። ስምሽንና ስልክ እና የምትሰሩበትን ቀን ብቻ እንድትነግሪኝ ነው። ጨርሻለሁ።
በቃ እደውልልሻለሁ እሺ